ሰማንያ ዘጠኝ አስራ ስምንት ዘጠና ሁለት ስልሳ ሰባት
ነው።
ጤና ይስጥልን ከቢጂአይ ኢትዮጵያ ነበረ የምደውለው እሺ
እ ስልክ ቁጥሩን አግኝተነዋል እና እሱን ለመስጠት ነበረ እሺ፣ ግን ያኛው አይደለም አልሆነ ማለት እሱ አይደለም እሱ
አዎ እሱን check አላደረግ ነው እሺ። አሀ አንቺ ግን አገኘሽው። እሺ ንገሪኝ ቁጥሩ ዜሮ ዘጠኝ ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ዘጠኝ አስራ ስምንት
አስራ ስምንት ዘጠና ሁለት ስልሳ ሰባት
ዘጠና ሁለት ስልሳ ሰባት ስልሳ ሰባት አዎ አፕዴት እያደረጉ ያሉት በዚህ ስልክ እያደወሉ ነው በቃ ይታ እኛ እኮ እዛ ስንደውል ሌላ እኛ ምን ብለን እያሉ ሰዎች ምናልባት አይሽ ታሪክ ሁለት ሁለት ዝግጅት እሺ ሌላም ረዳሁት ነገር አለ በቃ ይሄን ነው አመሰግናለሁ።
እሺ መልካም ቀን እሺ፣ በቃ።